አምቡላንስ ነው ልርዳውት?
ሰላም ነው። እንትን ነበር አምቡላንስ አምቡላንስ
ለአሁን ነው
አሁን ነው። አዎ፣ እንዴት ነው አገልግሎቱ?
ምን አሉኝ?
አገልግሎቱ በገንዘብ ነው? እንዴት ነው? ለተቸገረ ሰው ነው?
አዎ፣ ይሄ የግል የአምቡላንስ አገልግሎት ነው እና ያው በገንዘብ ነው የሚሰራው።
እኮ የመንግስት እንዴት ነው የምናገኘው? አሁን ዘጠኝ ለተቸገረ ሰው ሰላሳ ዘጠኝ ላይ ደውሎ ዘጠኝ ሰላሳ ዘጠኝ ወይም ደግሞ ዘጠኝ ዜሮ ሰባት አዎ ዘጠኝ ሰላሳ ዘጠኝ ወይም ዘጠኝ ዜሮ ሰባት
እሺ፣ አመሰግናለሁ።
እሺ እሺ